ሄሎ ሄሎ አሁን እ
አገስት ቤት እሺ
መብሩ እኮ
ምንድን ነው የሆነብህ? ምንድን ነው የሆነብህ?
ልክ ነበር ወደ ነበር
እሺ እ ስልክ ቁጥርህን ንገረኝ።
ዜሮ
zero nine ስልክ ይቆራረጣል አባ።
እሺ ዜሮ ዘጠኝ እሺ ሀያ ሀያ
ዘጠና ሶስት ስንት ዘጠና ዘጠና ሶስት ዘጠና ሶስት
ሶስት ብለህ ዘጠና
ስልክ በጣም ይቆራረጣል። እሺ ይኸው ዘጠና ሶስት ዘጠና አንድ ስንት ነው?
ዘጠና አንድ ብለህ ዘጠና ሶስት ዘጠና አንድ ዘጠና- ዘጠና ሶስት ዘጠና ሶስት ብለህ ዘጠና አንድ እሺ ከዛስ?
ሀምሳ ዘጠኝ እሺ
ብሩ እኮ እስካሁን እየተናገርኩ ያለው ወይ ወደ አካውንቱ እንዲመለስ አድርግልኝ።
እሺ እሺ check አደርገዋለሁ ችግር የለውም። እሺ
ሶስት ሺ ሁለት መቶ ነው። ይኸው ማታ ሰባት ሰዓት ላይ ነው የላኩት።
መች ነው መች ነው ቀኑ?
ማታ ማታ ቀን ሁለት
ቀን አንድ ነው። ስንት ያው ነው? ስንት ሺህ አልበሏ ሁለት መቶ?
እንግዲህ ስድስት ሰዓት ከሀምሳ ደቂቃ ነበር።
አ እንትን ነው አይደለ?
ወደ ቴሌ ብር እንትን ስል ነበረ ሚቲ ዲ-
እሺ በ SantimPay ነው አይደል የሞከርከው?
አዎ ይኸው አለ ለሳንቲም እኮ።
አሳውቀናል። ሶስት ሺህ ሁለት መቶ ብር አይደለ?
አዎ አ ለሳንቲሞች አሳውቀናል። እስቲ አንተ ተደውልላቸዋለህ። short code ኡን ልንገርህ፣ አዎ ዘጠና ሶስት ስልሳ ላይ ደውልላቸውና እስቲ ጠይቃቸው።
ዘጠና ሶስት ዘጠና ሶስት ስልሳ
እንደ ወ- ወደ account መለስ አይቻልም።
አ ለ SantimPay ዎች ለ SantimPay ዎች ጠይቃቸው እስቲ ደውለህ ለ SantimPay ዎች ደውልና ዘጠና ሶስት ስልሳ ላይ እንደዚህ እንደዚህ ብለህ ንገራቸው። እሺ
አም- እሺ እሺ አባ።